Hello?
ያ ወይ ሰላም ነው።
ጤና ይስጥልኝ።
እ፣ እሺ እንትን withdraw አድርጌ ገበረ ምንድን ነው እስካሁን
አሁን በደወልክበት ስልክ ነው?
ነው ስንት ብር ነው?
ሶስት ከሀምሳ
ሶስት ሺህ አምስት መቶ ነው ምንድን ነው?
ሶስት መቶ ሀምሳ ብር
መቼ ነው ሶስት መቶ ሀምሳ አባ?
ከሶስት በአስራ አምስት ትላንትና ወዲያ ምሽት ማለት ነው።
በአስራ አምስት ያ በአስራ አምስት ትናንት እኮ ነው አስራ አምስት
እ፣ አይ ስድስት ሰዓት ነው እና በአስራ አምስት ነው የጻፈው ቀኑ። ሌሊት ስድስት ሰዓት ነበረ።
ሶስት መቶ ሀምሳ pending ላይ ነው ይገባል። እሺ ትንሽ ጠብቀው።
ነው ምን ብዙ ይቆያል እንዴ? አይ፣ አይ ብዙ አይቆይም። ያንተ ብቻ አይደለም normally አባ የሁሉም ነው። እሺ
እሺ።
እሺ እሺ መልካም ቀን።